ታሪክ አስራ ሶስት ታሪክ አስራ ሶስት ከዛ አርባ አርባ ሶስት
ሄሎ ሄሎ የጸጋ ባሮክን ስልክ ስጭኝ እስኪ
የጸጋ ባሮክ ማን ጋር ነው ያለችው?
እ፣ አብርሃም የሚባል እ፣ ልጅ ጋር እሺ የአብርሃምን ስልክ ይስጡኝና እዛው ሊሉት
እሺ እ፣ እ፣ እንትን እ፣ እስኪ ቆይ፣ ስልክ ያልሽ ዜሮ ዘጠኝ በበረከት እንትን በበረከት account ዜሮ ዘጠኝ ሀምሳ ስድስት ሀምሳ ስድስት
ሰላሳ ዘጠኝ ዘጠና ስምንት
እሺ
ሰላሳ ዘጠኝ ዘጠና ስምንት እግ- okay ቆይ አይ እሱ ላይ አይደለችም ያለችው እ፣ ታውቂያለሽ እሺ በ PDF ስለሆነ አዎ በ- በ complaint ስለሆነ እሱ ላይ አይደለም ያለችው ሌላስ የቁጥር እስካለ
ቆይ እስኪ ሌላ ቁጥር መሀል ላይ እንደተጫነች ነው ያላስታወስኩት ቆይ እሺ ደውልሽ እሺ